hello ሰላም አባዬ።
አቤት
ዜሮ ዘጠኝ ስልሳው ላይ ደውልላቸው እና እኔ እዚህ Excel ላይ ምንም አላመለክት ስላለኝ ጠይቃቸው ምንም ትችላላሉ። ዜሮ ዘጠኝ ስልሳው ላይ ደውልላቸው
አሁን ደረሰኙ ነው ያዝኩት ውጭ ነኝ ሙሉ ቁጥሩን ትነግሪኛለሽ እኮ ቁጥሩ ልንገርሽ እሺ ዜሮ ዘጠኝ
ዜሮ ዘጠኝ በሞባይል ላይ እሺ ያዝ ቆይ ቆይ አንዴ እሺ ዜሮ ዘጠኝ ስልሳ ዘጠኝ አይደለም ዜሮ ዘጠኝ ስልሳ ዜሮ ዘጠኝ ስልሳ አሁንም ስልሳ ስልሳ ስልሳ ሁለት ስልሳ ሁለት ስልሳ ሰባት ስልሳ ሰባት የት ነው ይሄ ይህም ስኬት ነው ራሱ ነው። ይህ አጭር ቁጥር ስለሆነ እዚህ እኔ መነሳት ስለማልችል ለመፈለግ እኮ ምን ልበላቸው አሁን እነሱ ደውዬ እሱ የማሽን ቁጥር ንገራትና የነገርከኝ PME ሁለት ዜሮ ቆይ አስራ አራት ሀምሳ አምስትን አይደል ያልከኝ?
አምጣ ወረቀት P ቆይ አንዴ ፒኤምኤ
እሺ P ፒኤምኤ
P N A ሁለት ዜሮ ፒኤምኤ ኤም
ኤም ኤም አይደለች ፒኤምኤ ሁለት ዜሮ አልከኝ።
አስራ አራት ሀምሳ አምስት እ
okay እሺ ስልክ ቁጥሩ ዜሮ ዘጠኝ ስልሳ ነው ያልሽኝ አይደል
አ ከዛስ
ዜሮ ዘጠኝ ስልሳ ስልሳ ሁለት
አይደለም ዜሮ ዘጠኝ ስልሳ አሁንም ስልሳ ሁለት ጊዜ ስልሳ
እሺ ስልሳ ከዛ ስልሳ ሁለት ስልሳ ሰባት ስልሳ ሰባት እሺ እሺ